ያስጥልኝ ቻኮ
ዊዝድሮ አድርጌ ነበር ከቤት ቤት
ከቤት ቤት ወደ ወደ ምን ባንክ
እ ከቤት ቤት ወደ ምን ባንክ ወደ ምን ባንክ ወደ ቴሌብር ወደ ቴሌብር
የቴሌቪዥን የደወሉበት ነው።
አዎ የደወልኩበት
እሺ አደይ መስመር ላይ ነው።
እሺ
መች ነው ቀኑ?
ምን አልሽኝ?
ቀኑ መች ነው ያደረጉት?
ዛሬ ዛሬ ዛሬ ከሰላሳ ከአርባ ደቂቃ በፊት
ቤተሰቦች ያሏቸው እሺ፣ ወደኛ አልመጣም።
ቤስት ቤት
እነሱን ያናግሯቸው ወደኛ ስላልመጣ።
ኧረ ብዙ ቦታ ደወልኩ።
እኛ ጋር አልመጣም። እሺ
እሺ voice በሚለው ነው እኮ ያስገባው።
voucher ከሆነ በእኛ በኩል አይደለም፣ እነሱ ነው የሚያናግሩት። እሺ voucher በእኛ በኩል አዎ፣ ቤት ቤቶች ነው።
እሺ እሺ